ሄሎ ጤና ይስጥልኝ እንድር ገበያ ጤና ይስጥልኝ። ሰላም ነው?
አለን አለን
ሰላም ናችሁ?
እግዚአብሔር ይመስገን ምን ልታዘዝ እንፈልገን ነበረ።
ይቅርታ ምን አሉኝ
መሸጥ እንችላለን ነው የምደውለው። ሰርብ-
እሺ ወኪል ለመሆን ፈልገው ነው እ እ መኪና መሆን ፈልገን ነበር።
ወኪል እ እሺ ስሙትም አልበል አስቴር ታደሰ
አስቴር ታደሰ እ
እሺ አ- አስቴር ታደሰ የት አካባቢ ነው የምትገኘው አስቴር ደብረ ማርቆስ
ደብረ ማርቆስ እ
እሺ ምንም ችግር የለውም ይቻላል እ፣ አስቴር እ፣ ስለዚህ እ፣ ወኪል የእኛን እቃ ተረክበሽ ለመሸጥ ነው ያሰብሽው እንደዛ ነው ያሰብኩት።
እሺ የደወልሽበት ስልክ ቁጥር የአንቺ ስልክ ቁጥር ነው ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ አምስት የሚለው አይደለም
እሺ እሺ የአንቺን ስልክ ቁጥር ትነግሪኛለሽ ዜሮ ዘጠኝ ሰማንያ ሶስት ሰማንያ ሶስት አምሳ ስምንት
ሀምሳ ስምንት ሀያ ሶስት ሀያ ሶስት አስራ ሰባት
አስራ ሰባት እኔ በድጋሚ ልንገርሽ ዜሮ ዘጠኝ ሰማንያ ሶስት ሀምሳ ስምንት ሀያ ሶስት አስራ ሰባት አዎ
እሺ ስለዚህ ምንም ችግር የለውም እም፣ ለበለጠ መረጃ ለበለጠ መረጃ መልሰን እ፣ ደውለን እናሳውቅሻለን
አመሰግናለሁ።